ሄሎ ሄሎ ሄሎ ጤና ይስጥልኝ። ሰላም ነው?
አብሮ ይስጥልን።
ከሳፊ ባጃጅ ነበር የምደውልልህ።
እህ ሳፊ የ electrical ባጃጅ okay። አዎ እ፣ TikTok live ላይ ስልክህን አስቀምጠህ ነበርና አዎ፣ አስቀምጬው ነበር።
አዎ ልጅቷ ደውልልህ ብላኝ ነው።
ይሄ ባለ ሶስቱ ነው።
አዎ ባለሶስቱ ባጃጅ እ፣ እነሱ ናቸው።
አዎ፣ በስንት ነው?
እ፣ ዋጋቸውን ለ እ፣ የት ነህ ከአንተ አሁን?
ሐዋሳ ነኝ።
ሐዋሳ ነህ?
አዎ ኦኬ እሺ። እኛ እዛ branch ስላለን ማለት ነው።
አዎ፣ አለ እንደዛ branch።
አዎ የሐዋሳውን እ፣ ስልክ ቁጥር ልላክልህና አዎ እሺ ሁሉንም ነገር እንትን ይልልሃል።
እሺ፣ በቃ ስምህን ማን ልበል?
okay።
እሺ የሐዋሳው ክላሎት ቁጥሩ አዋራውና
እሺ የደረስክበትን ትነግረኛለህ። በ- በቴክስት እልክልሃለሁ ቁጥሩ።
እሺ እሺ ቴንኪው አመሰግናለሁ። በቃ እስቲ አንቺ ፓኬጅ እስቲ አንድ ብር ላክልኝ ሜሴጅ አለሽ።